ሰላም ጤና ይስጥልኝ Best Bet hello hello hello ይሰማል ድምጼ ይርቃል ይሰማሃል hello
ትኬት ነበረኝና ሁለት ጨዋታ ተራዝሞልኝ ስንት ብር እንዳለው cash out ማለት ፈልጌ ማወቅ ፈልጌ የተራዘመ ጨዋታ ሲኖረው cash out ማድረግ አይቻልም የተራዘመ የተራዘመ ጨዋታ ሲኖር ካሽዋት ማድረግ አይቻልም
ኦኬ
እሺ ይቅርታ መልካም ቀን